hello ጤና ይስጥልኝ። hello
hello
አቤት።
እንትን ቅዳሜ ዕለት ወደ ድሬዳዋ ይመጣል እሸቱ?
አዎ ይመጣል stand up comedy ለማቅረብ።
አዎ እኮ የት ነው የሚመጣው? እዚህ ምኑ ጋር ነው የሚመጣው?
እ ስንት አመትሽ ነው?
እኔ አስራ ሁለት
እ አስራ ለልጆች ሁለት ልጆች መግባት አይችሉም ግን ለልጆች አይቻልም።
እ እሺ በቃ ከአስራ ሶስት አመት ለሆኑ በታች ለሆኑ አይቻልም። እሺ እሺ እሺ ማማዬ ቻው።